Hello hello ጤና ይስጥልኝ ሰላም ጤና ይስጥልኝ እግዚአብሔር አለን እሺ እም፣ አራት አራት መቶ ብር failed ነው የሚለው አይደለ አዎ
በአስራ አንደኛ ወር ሁለት ሺ ሀያ ሶስት አዎ እሺ ቆይ አንዴ አንዴ ቆይ ከፍቼ ላውራ ከአንዴ ቆይ ጠብቀኝ አንዴ ቆይ እሺ ቅርታ እሺ ችግር የለም።
እ፣ ቁጥርህን አንዴ ትነግረኛለህ
ዜሮ ዘጠኝ ዜሮ ዜሮ ዜሮ ዜሮ ነው መጀመሪያው አዎ እሺ ቆይ አንዴ እስቲ እያመጣልኝ አይደለም አንዴ ቁጥርን ትን- ትነግረኛለህ ሙሉ ቁጥሩን ዜሮ ዘጠኝ ዜሮ ዜሮ ስልሳ ሁለት እህ ሰባ ስልሳ አምስት
የዛልታ ብዙ ጊዜ ነው withdraw ያደረግከው አራት አራት መቶ ብር አንድ ጊዜ ነበር withdraw ያደረግከው እና አራት መቶ ብሩን አልገባ ሲል ደጋግመኸው ነው
እኔ እንጃ
እሺ አሁን የትኛውን ነው check እንዳደረግ እንዳደርግልህ የፈለግከው ከዛ ቀን ገብተዋል አሁን ወይ?
ያደረግከው የነበረው አምስት መቶ አዎ ሁለት ጊዜ አንድ ጊዜ አራት መቶ እና ሰባት መቶ እና አምስት መቶ ብር ነበር ያደረግከው አ- አራት መቶ ሰባት መቶ ብሩ እና አምስት መቶ ሁለት ጊዜ ያለው ገብቶልሃል ሌላው ግን Okay።
ደጋግመህ ስለሞከርከው ነው
እንጂ system ላይ ያሳየ አዎ አልታየም ምንም pending ወይም processing የሆነ ብር ምንም የለህም እዚህ ላይ ሁሉም ገብቶልሃል እኛ ጋር screenshot አድርጌ ልላክልህ አይ ችግር የለውም thank እሺ እሺ አባቴ እሺ መልካም ቀን ሳቢ ምን አልሽኝ